ሄሎ
ሄሎ ይሰማል?
ይሰማኛል ወይ? ምን አልክ?
በዚሁ ስልክ ቁጥር ላይ create አርግቼ betting ምን አድርጌ?
create አርግቼ አሁን ነው እሺ password አልገባ አለኝ፣ ጠፋብኝ።
አዲስ ነው።
አ እሺ አዲስ ሲሆን ምን ታደርጋለህ መሰለክ? አንድ ካፒታል፣ አንድ small letter።
create አረኩኝ እኮ ከእንደገና ረሳው። አሁን ነው ከፍቼ ብር ላስገባሁበት በኋላ okay ረሳኸው ወዲያው።
ወዲያው አዎ እሺ forget password በለዋ። ከስር forget password የምትላለች አይደል?
አዎ፣ እንደዛ አልኩኝና ከዛ contact customer ይለኛል።
no no no አይደለም። እሱ forget password ኡን ስትነካው እሺ እ እንትን ይመጣልሃል በ SMS message ይገባልሃል። account የከፈትክበት ስልክ ቁጥር እጅ ላይ አለ።
አዎ፣ ራሱ ነው እዚህኛው ነው።
በቃ እንትን አድርገው forget በለውና SMS code እም፣ ከዛ እሱን ወስደህ ቤት ቤት ላይ ትሞላዋለህ፣ ይከፍትልሃል።
አመሰግናለሁ።
ችግር የለም።